ዓላማው ፍቅር ነው። ኃጢአቴን ሽሮ ሕይወቴን ታደገው። ባይቻለኝ መመለስ ውለታ ልዘምርለት ይክበር የኔ ጌታ። ሰማይ ፍቅሬ ማረከው ግርግም አደረ በረሳ ሸተው እርቃኑን ሆነ በጸጋ ሊያለብሰኝ ሞተ ስለኔ ከክፉ መለሰኝ እርቃኑን ሆነ በጸጋ ሊያለብሰኝ ሞተ ስለኔ ከክፉ መለሰኝ ዋጀኝ ጌታዬ ለጊዮን የለም ወድቋል ከላዬ አውልቆታለው ቀንበሬን ካንገቴ በእርሱ ሆነልኝ የስር ሰንሰለቴ አውልቆታለው ቀንበሬን ካንገቴ በእርሱ ሆነልኝ የስር ሰንሰለቴ አኖረው ቃሉን ሰጠኝ ለልጁ አዲስ ኪዳኑን ተቀዳደደ የጥል መጋረጃ ጠረገው ደሙ የጽድቄን መሄጃ ተቀዳደደ የጥል መጋረጃ ጠረገው ደሙ የጽድቄን መሄጃ ኃጢአት የሚያድን ዋለ በመስቀል ሞት ሊከድን ውድቀቴን ሻረው አነሳኝ በክንዱ ተጣብቄያለሁ ከሕይወት መንገዱ ውድቀቴን ሻረው አነሳኝ በክንዱ ተጣብቄያለሁ ከሕይወት መንገዱ